ሄሎ
ጤና ይስጥልኝ።
ስሞን ነኝ። ዛሬ ብለሽ ነበር አውቅሽ ቴሌግራም ቻናል ነበር ሰርፍሽ
እሺ፣ ደምበሻል። ስልክ ቁጥር ነው የሚጠቀሙት ቴሌግራም።
ስሙ ደግሞ ፒኤች አይ ብል ኤል ስፔስ አፓሌት
እኛ በኩል ምንልክሎታለን። ስክሪንሾታታች አረግናል፣ አገኘሽ
ልከውልናል። ደንበኛችን አልገኘሁት ብላለች።
እናንተ ስላላገኘሁት እኮ ነው።
እሺ፣ ታረጊልኝ link ትልክልኝ
እኛ በኩል መልእክት ልክሎታል። ደንበኛ link ላኪልኝ። እሺ እሺ፣ ደንበኛችን ስልክ መልካም ቁጥር ልከሽልኛል። ልኩን ግን ማግኘት አልቻልኩም። በስልክ ቁጥሩ save አርጌ ሞክሬውም አላገኘሁትም።
እሺ፣ ችግር የለውም ደንበኛ